hello ጤና ይስጥልኝ።
ወ- ወይ ወይ ሰላም አለን እግዚአብሔር ይመስገን።
ሰላሳ አንድ ሀያ አምስት order ይዤ ነበረ።
ሌላ ስልክ ለምንድን ነው የምትዘጋው?
ሰላሳ አንድ ሀያ አምስት order ይዤ ነበረ እና የሬስቶራንቱ ስም አይሰራም።
የሬስቶራንት ስልክ አይሰ- አይሰራም። ስም አዎ ማን ነው?
location ኡ ደግሞ location ኡ ደግሞ ልክ አይደለም
ስም ማን ነው መሰለ
እ?
መሰለ መሰለ እሺ አንዴ ጠብቀኝ።
እሺ
እንዴ ደግሞ አልቅበት ሲል የት ነው ያለው መሰለ
ገርጂ
መሰለ ገርጅ አቤት?
ኮንዶሚኒየሙን ታውቀዋለህ? ገርጅ ኮንዶሚኒየሙን ታውቀዋለህ?
አዎ አዎ
በሙልሙል ዳቦ በኩል ሙልሙል ዳቦ ከመድረሱ በ- በፊት ማለት ነው። በዚህኛው side በቀኝ በኩል ኮንዶሚኒየም ውስጥ የመጀመሪያ የሚያስገባው መንገድ
እኔ አሁን ዩኒቲ ዩኒቨርሲቲ ጋር ነኝ። ዩኒቲ ዩኒቨርሲቲ ዩኒቲ ዩኒቨርሲቲ ታች ነው።
እኮ ልውጣ ወደ ላይ።
ወደ ላይ ተ- ወደ ላይ ተመለስና እሺ።
ገርጂ ኮንዶሚኒየም ወይም ምንድን ነበረ የሚባለው ሪቮኒያ የት ነው ያለው ብለህ ሰው ጠይቅ። ከሪቮኒያ ሪቮኒያ።
ጎን ነው ያለው የምግብ- ምግብ ቤት አዎ።
እሺ ሪቮኒያ።
ኮንዶሚኒየም ውስጥ ነው እሱ።
እሺ እሺ ወደዚህ ነና ኤክሴልን አልፎ ኤክሴል building ን አልፎ ያለው እሺ።
ኮንዶሚኒየም ውስጥ ነው፣ ግቢ ውስጥ ነው ያለው።
እሺ እሺ፣ እሺ።